ጤና ይስጥልኝ ቢጫ ኢትዮጵያ ሳንቲም የባኮት ተዘጋው
ሲመቤት
ይሰማል ደንበኛ
ማሽን ለማስጠገን ነበር ገርጅ ነው
የምን ማሽን ነበር የሚያስጠግኑት?
የድራፍት ማሽን ድራፍት ማሽን የድራፍት ማሽን። እሺ ምን ሆኖ ቦት ነበር?
መ- መግዣዋ ተበል ነው
እሺ ቲን ነምበሮትን ወይም ደግሞ ቢጫ ቁጥሮትን ንገሩኝ። መስመር ላሉ ደንበኛችን
እና በእንትን እየፈረኩ ነው።
መስመር ላይ ኖት ደንበኛችን
ቢጃችን አይ ልንገርሽ አርባ አርባ ስድስት
መስመር ላይ ሰባ ነው።
ሁለት ድምጾ ድምጾ ይቆራረጣል እየተሰማኝ አለ።
አዎ ይሰማል ይሰማል ይሰማል።
እሺ ንገሩኝ TIN number ኦትን ወይም ቢጫ ቁጥሮትን አርባ ስድስት
ሰባ ስድስት
አርባ ስድስት አምሳ አርባ ስድስት
ሰባ አንድ ሀ- ሀምሳ ስንት
አንድ
ሰባ ስድስት አርባ ስድስት ከዛ ምን አሉ
አይደለም አርባ ስድስት አምሳ ሽን እዚህ ላይ ጻፍ አርባ ስድስት ሀያ ሁለት ሰባ አንድ
ደንበኛችን አይሰማም። ድምጾት በጣም እየራቀ ነው፣ ይቆራረጣል። መስ- መስመር ላይ ያሉ
አላህ ሰማ አይሰማም። ድምጾት በጣም የ- እየተቆራረጠ ነው።
ኦኬ ኮሽ እሺ ጣሚ ዝም ብለሽ ይኸው እሺ ይንገሩኝ አሁን